ጤና ይስጥልኝ። የወረዳ መረጃ ማዕከል ሰላም።
በመረዳት እንዴት አደርክ? ሰላም አደርክ?
አለን እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከኬንያ የሚነሳው እ፣ እንትን ገብቶ እንዴ?
ከኬንያ የ- ወደ አዲስ አበባ ከኬንያ ኤርላይንስ? አዎ፣ በኬንያ ኤርላይንስ።
አንድ አገጠብ ቤት የለውም።
እሺ፣ ልጠብቅ።
እሺ
እሺ፣
መቼ ነበር የተ- የተነሳው?
እህ፣ ዝ- ዛሬ ኬንያ።
የሚገባው በዛ ነው?
አዎ፣ አዎ፣ ዛሬ መ- የሚገባ እሺ በምን እ፣ airlines ነው?
እ፣ ኬንያ airlines።
እሺ ልየልህ።
እሺ፣
ሄሎ ጤና ይስጥልን። የ- ይቅርታ- ይቅርታ መስመር እሺ።
ላስቸኩት እ፣ እሺ፣ ችግር የለም።
መልሼ ልደውልልዎት? ትንሽ ተምሳቸው ግን ከ- ከአቶ እሺ።
ልደውልልዎት።
እሺ፣ አይ ጠዋት እንደሚገባ አውቃለሁ፣ ግን እ፣ መግባቱን አለመግባቱን ለማረጋገጥ ነበር።
እሺ እሺ ችግር የለም ደውሉታል። አዎ እሺ፣ አንድ ላይ ቀጥል።
አመሰግናለሁ። እሺ